hello ሰላም ጤና ይስጥልን።
እሺ ሰላም።
hello hello ማዕሪፋ ኖት?
ማን?
ማዕሪፋ
ምዕራፍ ማዕሪፋ ሳይሆን ምዕራፍ።
okay ቆሸን okay ምዕራፍ እሺ ከችፕችፕ ነበር የምንደውለው።
እሺ okay ችፕችፕ መሰረት group ላይ እያዘዙ ነበረ ከዚህ በፊት እሺ አዎ።
እና ችፕችፕን እንዴት አገኙት? መስተካከል ያለበት complain ነገር ካለ እሱን ነገር ለማወቅ ነበረ። ይቅርታ
መልሼ ልደውልልሽ አንዴ አንዴ ይቻላል። እሺ ይቻላል አይደል? ችግር የለም።
እሺ እሺ